ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ነው አለን። እንዴት ኖት?
አላችሁ እንዴ? የመጣው ነበር።
አለን።
እሺ መጣው።
ከአስራ አንድ ሰዓት አለን። የትኛው ቢሮ ነበር ብቅ የሚለው?
እዚህ ከዲስኮ ሮባ ከዲስኮ ገባ ብሎ ነው ምናምን okay።
ቦሌ Homes የሚወስደው መንገድ አላ አ ልክ ነው።
እዛ ከዚህ በፊት ደውለው ነበር።
ትላንት ደውላ ናብ ላይ ነበር ዛሬ ለነገ እሺ፣ እሺ። ብቅ ይበሉ። አለን።
አሉ አ መጣው እሺ